ሄሎ ጤና ይስጥልኝ።
እንትን ፈልገው ነበረ ክክ ቆረጠ ነበረ በብረት ቤት እዛ ቻክ ወላ ቆረጠ ነበረ እና ሁለት ቦታ ተሳስተው ነበረ ባለ ስልሳ ሺህ ከዛ እስካሁን አልገባም፣ ብሩ አልገባም። ሄሎ ሄሎ ይቅርታ፣ ምንድን ነበር ያልከኝ? ዙሩ አድርገ ነው ወይድሮ ሳይሆን እንትን ነበረ ቤስት ቤት ላይ ብር ትኬት ቆረጠ ነበረ እና ሁለት ትኬት ቦታ ነው?
ትኬት ነው። አዎ።
እሺ። ትኬት ካሸር ኮዱን ትነግረኛለህ?
ትግል ካሹ አልገባም። ትግል ቆረጠ ነበረ ሁለት ቦታ አገኘ። ቻክቦት ላይ ነው። ቻክቦት ላይ ሁለት ቦታ ጃክፖት አገኘ።
ነው?
አዎ ጃክፖት የተስተካከለ ነው። እሺ ዊን ካረክ ይገባልሃል፣
አ- በወረው ይገባ- እስከ መቼ ይገባል?
ይገባልሃል፣ የተስተካከለ ነው።
አይ አይ አመሰግናለሁ።
እሺ